ጤና ይስጥልኝ ዋሽንግተን ሆስፒታል።
እሺ ውዳሴ እንትን አምቡላንስ ፈልገን ነበረ እናቴ ወደ
እሺ ከየት ነው ወ- ወደ የት ነው?
ራስ ደስታ ሆስፒታል ውዳሴ
ውዳሴ አዎ CT scan ለማስ
እሺ ስልክዎትን ልውሰድ።
እሺ ዜሮ ዘጠኝ አስራ አንድ ሰማንያ ሰባት ቆይ አንዴ ይቅርታ።
እሺ
ዜሮ ዘጠኝ አስራ አንድ ሰማንያ ሰባት አርባ አንድ ዘጠና ዘጠኝ ይቅርታ እመቤት ዋጋውን ማወቅ እችላለሁ?
የአምቡላንሱን ዋጋ ነው።
እ፣ መነሻው CT scan መነሻ አጠቃላይ
የት ወደ እኛ ለመምጣት ነው? ወደ ዋሽንግተን ለመምጣት ነው።
እኔ እንጃ የት ነው ውዳሴ የት ነው የሚወስደው?
የደወሉት ዋሽንግተን ነው። ወደ ዋሽንግተን ለመምጣት ከሆነ የ scan ብቻ ነው የሚከፍሉት፣ የአምቡላንስ አይከፍሉም። ወደ ውዳሴ ከሆነ የአምቡላንስ ይከፍላሉ። በአምቡላንሳችን ልናደርሰዎት እንችላለን።
እሺ፣ እሺ፣ አይ እሺ። የእናንተ ስንት ነው?
CT scan ወደ እኛ ለመምጣት ነው።
እ፣
የምን CT scan ነው?
ያ ከአንገት በላይ የሚሰራው።
ምን brain ነው የታዘዘልዎት?
እሺ እናቴ ይቅርታ፣ እንደ ደውዬ ላሳውቃቸው።
እሺ፣ እሺ።
እሺ